የወደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ትዝታ ያቃጠለው ናፍቆት የሚያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት የራቀውን ወዳጅ አስታውሶ ባሳብ ጣር ከሰው መሃርቆ ተሻግሮ ካድማስ ዳር ሲብሰለሰል ማደር ራሱን አግሎ ከስንት ወዳጅ ዘመድ በትዝታ ሲቃ ፍቅር ቤት ሲራመድ በራቀ ወዳጅ ናፍቆት የልቡን ስቃይ ጭንቀት የአንጀቱን ቁስል ስሜት ችሎት በደረቁ ሌት አይዞ ባይ በሌለበት ናፍቆት ያጠቃው ገላ ይዞ የሌለው መላ ጉዳቱን ሁሉ አምቆ ይሄዳል ሸሽቶ ርቆ ታምር የሱን ማናውቆ በሰው ልጅ የህሊና ዋሻ ተቀብሮ ያጣ ማስታገሻ ጠቢባን መድኃኒት የላቸው ለፍቅር ነው አቃታቸው ረቂቅ የሚስጢሩ ጉዳይ ትዝታ ባሳብ በቁም ገዳይ ትዝታ ባሳብ በቁም ገዳይ ትዝታ ባሳብ በቁም ገዳይ ትዝታ ያቃጠለው ናፍቆት የሚያነድደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ትዝታ ያቃጠለው ናፍቆት የሚያነድደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ራሱን ለራሱ እያላዛኝህ ነህ ሆኖ ስንቅ የሌለው የትዝታ መናኝ ማን ይሆን የእሱ አጽናኝ? ሰው ከተገነዘ በሩቅ ሰው ትዝታ ከወዳጁ በቀር ማንሱን ሊፈታ ያሳብ መንገደኛ ነው፣ ማንም ተከታይ የለው። ልቡን ከናፍቆት ሰፈር በትዝታ ሲያሳፍር ወዳጅስ ያኔ ነበር። ናፍቆት ያጠቃው ገላ ይዞ የሌለው መላ ጉዳቱን ሁሉ አምቆ ይሄዳል ሸሽቶ ርቆ ታምር የሱን ማናውቆ በሰው ልጅ የህሊና ዋሻ ተቀብሮ ያጣ ማስታገሻ ጠቢባን መድኃኒት የላቸው የፍቅር እናቃታቸው ረቂቅ የሚስጢሩ ጉዳይ ትዝታ ባሳብ በቁም ገዳይ በሰው ልጅ ጠቢባን መድኃኒት የላቸው የፍቅር እናካታቸው ረቂቅ የምስጢሩ ጉዳይ ትዝታ ባሳበ ቁም ገዳይ ትዝታ ባሳበ ቁም ገዳይ ትዝታ ባሳበ ቁም ገዳይ ትዝታ ባሳበ ቁም ገዳይ ትዝታ